ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳዎት?
ሰላም ቤት ሰራተኞች አሏችሁ? ተባላሽ የምን አሉኝ? ይቅርታ እያ- ቤት የሚያገለግሉ
አዎ ተመላላሽ ባሎች አሉ።
እ፣ ሁሉንም ነው የሚሰሩት እ፣ ነው እ፣ ምግብና ጽዳት እ፣ የሚፈልጉ ከሆነ ምግብና ጽዳት አንድ ላይ የሚሰሩ ባለሙያዎችም አሉ። ለየብቻ የሚፈልጉም ከሆነ ደግሞ ለየብቻ።
OK። አይ ምግብና ጽዳት አንድ ላይ የሚሰሩ OK፣ እሺ እ፣ ማን ልበል? የእርስዎን ሙሉ ስም ብሌን ካሱ
ብሌንማ ካሱ
ብሌን ካሱ። እሺ እ፣ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አይ አላውቅም። የመጀመሪያ እሺ፣ እሺ። የቤተሰብ ብዛት
ሶስት እና አንድ ብቻ ነው የተወለደ አዲስ የተወለደ
Okay። ስለዚህ እሱን አትም ማለት ነው። እሺ እ፣ የቤቱ አይነት
apartment።
Okay። እሺ እ፣ ጥሪዎትን አስተላልፋለሁ። አንዴ መስመር ላይ ጠብቁኝ።